ሄሎ ሄሎ ሰላም ጤና ይስጥልን ቤት ቤት
በ voucher ሳላውቅ withdraw አድርጌ ድጋሚ ወደ account ኡ ለመመለስ ነበር። እንዴት ነበር?
ስንት ብር ነበረ?
አራት ሺህ
ወደ account መመለስ ትችላለህ፣ ግን መልሰ withdraw ማድረግ አትችልም። non-withdrawable ውስጥ ነው የሚገባብህ።
አዎ፣ ችግር game የለውም።
ስትጫወት ነው የሚለቅልህ። ችግር የለውም።
አዎ አዎ፣ እሺ፣ ስልክ ላይ account history የሚል አለ። እዛ ላይ ስትገባ voucher history የሚል ታገኛለህ።
account history ላይ voucher history ላይ አዎ፣ ከዛ እዛ ላይ voucher code ዋን ታገኛታለህ ከ voucher history ላይ።
አዎ
ከዛ እሷን voucher code ትይዝና deposit የሚለው ጋር ሄደክ በ voucher እሺ።
የሚለውን ትመርጥና ያቺ የያዝካትን code insert እ።
voucher code የምትላለች እሷ ላይ ታስገባውና deposit የምትለዋን ስትነካት ወደ account ይመልስልሃል።
okay፣ እሺ፣ አመሰግናለሁ። እሺ፣ እሺ እናመሰግናለን። መልካም ቀን።
እሺ።